የጸሎት ቤት የጸሎት ቤት የብዴን ፊት የማይበት የጸሎት ቤት የጸሎት ቤት ሰላሜን የማገኝበት እምባዬ የሚታበስበት እምባዬ የሚታበስበት እምባዬ የሚታበስበት እምባዬ የሚታበስበት ቤቱ የጸሎት ቤት ምሕረቱ ያለበት ምሕረቱ ያለበት ገዢና ሻጭ ይውጣ ተመቅደሶ ይጥራ ቤተ መቅደሶ ይጥራ የጸሎት ቤት የጸሎት ቤት የብዴን ፊት የማይበት የጸሎት ቤት የጸሎት ቤት ሰላሜን የማገኝበት እጠብቀዋለሁ ውዴናየዋለሁ ውዴናየዋለሁ ዘርቼ በእምባ አጭዳለሁ በደስታ አጭዳለሁ በደስታ እምባዬ የሚታበስበት እምባዬ የሚታበስበት እምባዬ የሚታበስበት እምባዬ የሚታበስበት ገና በርከክ ስል ሰላም ይመጣልኝ ሰላም ይመጣልኝ ሄደ የረበሸኝ ቅባቱ ሲነካኝ ቅባቱ ሲነካኝ ሳልጠይቀው ገና ሳስብ መልስ መጣ ሳልጠይቀው ገና ሳስብ መልስ መጣ። አቤት አቤት የኔ ጌታ አቤት አቤት የኔ ጌታ አቤት